ሰላም ጤና ይስጥልኝ።
ሰላም እንዴት ናችሁ?
እግዚአብሔር ይመስገን።
አለን ሎሚ አዘን እሺ ባለፈው ከሌሎች አስቤዛ ጋር አልመጣም። እሱ ቀረ።
okay፣ እሱ ነው የቀረው።
አዎ እሺ ስልክዎትን ይነግሩኛል?
ዜሮ ዘጠኝ አስር
እሺ
አስር አስራ ስምንት እሺ ሰላሳ ዘጠኝ ዘጠና
እ ሶስት ኪሎ ሎሚ ነው።
አ- አዎ የ group okay፣ አልመጣልዎትም ይሄ።
አዎ አዎ አልቋል ብለውኝ አላ- አልመጣም ነበር።
okay፣ ለነገ ላስገባልዎት መቀበል ይችላሉ?
አዎ እችላለሁ።
በቃ እሺ። እሺ፣ የት ነበር location ዎት?
location ኡ ቤተል ነው።
በቃ እሺ፣ ነገ ይመጣልዎታል።
እሺ እሺ፣ መልካም ቀን።
አመሰግናለሁ።
እሺ